አለ ኦንላይን ሆኗ ነው አሁን
ገብቷል አይደል?
አዎ ገብቶ ኦንላይን አድርጌዋለሁ።
በቃ እሺ ጥሪ ልክልሃለሁ። ከኤርፖርት ወደ እንትን የሚል accept ታደርገኛለህ። አንዴ ቆይ እሺ ቶጂ ነው አያስወጣሽም አይደል ወይስ
ስንት ልበልህ? የቀኑ ፕራይስ ስንት ልበልህ? የአፍሪካ ህብረት የነ እንትና ስንት ብዬ ስንት ላስገባ? ሀያ ሺህ ገባልህ? እስቲ check አድርገው። አለህ አይደል ዳንኤል?
accept ልበለዋ አዎ accept አድርገው።
እሺ በቃ እሺ፣ thank you በጣም እሺ